ጤና ይስጥልኝ ቤት ቤት ዲቦራ ነኝ። እባክዎ ምን ልርዳዎ?
ፓሽንፖርት ልንገርሽ እና አንዴ አላበራለን አለ እሺ ንገረኝ።
አስራ ሶስት ዜሮ ሶስት
ስንት አልከኝ?
ሄሎ አቤት አስራ ሶስት ሰላሳ አስራ ሶስት ሰላሳ
ዜሮ ሶስት ዜሮ ሶስት
ዘጠና ዘጠኝ ዜሮ ሶስት ሰላሳ ዘጠኝ ዘጠና ዘጠኝ hello እሺ እሺ
አስራ ሶስት ሰላሳ እ፣ የመጀመሪያው ሁሉም lost ነው። እሺ ወድቋል።
እ?
የመጀመሪያ ወድቋል ሁሉም።
ሰላም አለ ሌላ አለ እሺ አንድ እሺ ንገረኝ።
አስራ ሶስት አስራ እሺ ሶስት አስራ ሶስት ሀምሳ ሶስት ሀምሳ ሀምሳ ሁለት ሀምሳ ሶስት ሶስት ስልሳ ዘጠኝ ስልሳ ዘጠኝ ሀያ አንድ እ?
ሌላው አቤት እሺ አንድ ጨዋታ postponed ይሆናል። እሺ
እሺ ሌላ ስለዚህ አራት ሰዓት ደግሞ መጠበቅ አለብህ። እሺ እሺ አንድ አስራ ሶስት እሺ
ሰላሳ ሰላሳ ሰላሳ ዘጠኝ ሰላሳ ዘጠኝ ዘጠና ሶስት
እሺ አርባ ብር ቦነስ አለው። እሺ እኛ እሺ እናመሰግናለን እሺ እኔም አመሰግናለሁ። መልካም ቀን